Hello ጤና ይስጥልኝ BestBet
አሁን ወጪ withdraw አድርጌ አየር ላይ ቀርቶብኝ ነበረ።
Okay እሺ፣ ወደ አሁን ቴሌ- ወደ በደወልክበት ቴሌ- ቁጥር ነው BestBet የምትጠቀመው?
አዎ ለዚሁ ነው ሁለት ሺህ ብር እሺ። ሁለት ሺህ ብር ነው አይደለ?
አዎ ሁለት ሺህ ብር በቴሌ ብር ነው ወደ ቴሌ አዎ ብር ነው።
ወደ ቴሌ ብር አዎ እሺ confirm አድርጌልሃለሁ።
እንትን ነው ከዚህ በኋላ withdraw ማድረግ አንችልም እንዴ maximum limit ምናምን እያለኝ
Okay ብዙ አድርገህ ነው ወይስ?
አዎ ተደጋጋሚ ወጪ deposit ገቢ ወጪ ገቢ ታደርገው ይችል
እሺ ቆይ አንዴ ጠብቀኝ። ትችላለህ ማድረግ ምንድን ነው የሚልህ?
maximum withdraw limit ነው ያለኝ አሁን withdraw ሳደርግ ከዛ ቆረጠው ብሩን ሳይገባ ቀረ አሁን ገባልኝ ስነግ አዎ እኮ እምቢ ካለ መልሰህ ደውልልኝ። withdraw ስታደርግ እምቢ ካለ።
እሺ እሺ ናት thank you እሺ መልካም ቀን።
እሺ።